ጤና ይስጥልኝ ሁሉ ስፖርት ነው ማውቀው የምወደው
እንትን ፔንዲንግ አለኝ እና በቴሌግራም ልኬልሻለሁ ዊዝድራው አድርጌ ነው የበረቀ ስድስት መቶ ቴሌግራም ላይ ልከዋል ስሞትም አልበል ኤፍሬም ተክላይ ማለት
በስልክ ይንገሩኝ ኤፍሬም
ዜሮ ዘጠኝ እሺ ሀያ አምስት
አሁን በዚህኛው ነው ቴሌግራም ላይ ላኩት አዎ አዎ
እሺ ኤፍሬም የትኛው ነው ስድስት መቶ ስድስት መቶ አዎ
እሺ ስልክ ይላኩልን ቴሌግራም ላይ
የእኔ ስልክ ማለት ነው እሺ እሺ አዎ እሺ እና መልሱን ቴሌግራም ላይ ስለምናሳውቁት በትዕግስት ይጠብቁ ቴሌግራም ላይ እሺ እሺ